ነው ብዬ አላሳወቅኩትም። ወይኔ ፈጣሪ።
አቤት
ሄሎ አንዴ hello፣ አሁን ደውዬ ነበረ customer ስልክ አያነሳም ብላ አሳውቀኝ ነበር።
አዎ አዎ
ስንት ስንት ነው ያልከኝ? ወርደን ነበርህን? ሰማንያ ስምንት ሰላሳ ሶስት ላይ እ hello ሰማንያ ስምንት ሰላሳ ሁለት ሰላሳ ሰላሳ ሶስት እኮ ነው ያልከኝ።
ሰላሳ ነው ያልኩሽ። okay ይቅርታ እሺ፣ ተዛ ሰላሳ ሁለት እሺ፣ እሺ። ማን ነው ስምህ?
ኤፍሬም።
እሺ ኤፍሬም